ይስጥልኝ። ቤት ቤት ቤቴ ነው የምንለብጠው።
ሰላም ነው። ሰላም አደርስ እንግዲህ ሰላም እንዴት ነህ?
አለን። ትናንትና ሰባት ሺህ ብር ማታ ወጪ አድርጌ የነበር ነው ወደ ቴሌ ብር ገቢ አልሆነልኝም።
ይሄ ነው ቤት ቤት ስልክህ
ዜሮ ዘጠኝ ሀያ ዘጠኝ ነው የሚለው አይደለም፣ ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ ስድስት እሺ እኮ የደወልክበት ማለት ነው አስራ ስምንት ሰላሳ ስምንት አዎ
check ላድርግልህ። ካን ጠብቀኝ።
መልካም
ሰባት ሺህ ብር ነው ያለ።
አዎ
እሺ confirm ስላልተደረገ ነው። confirm አደርግልሃለሁ። ወደ ቴሌብር account አስራ አንድ ስልሳ ስድስት አስራ ስምንት ሰላሳ ስምንት ነው።
አዎ
confirm አድርጌዋለሁ። ገብቷል። እሺ እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። መልካም መልካም እሺ፣ ደህና